አይ ሄሎ ሄሎ፣ ጤና ይስጥልን።
እግዚአብሔር ይመስገን።
ደህና አደሩ።
እግዚአብሔር ይመስገን።
ደህና። ከ Flintstone Homes ነበር የደወልኩልዎት።
እሺ፣ ደውለልኝ ነበር እኮ ባለፈው።
አዎ፣ እና share ገዛ- ለመግዛት ሀሳብ አለኝ ብለው ነበር እና ምናልባት ካልተመቹ ሰራተኛ ልልክሎት ነበር። ያው ቢሮ እርሶ አልተ- አይመቸኝም ስላሉ አረ ነግሬ ነበረ እንድ- እንደማይመቸኝ ምናምን።
ኦ ኦ ተማሪ ነኝ ያልከው ልጅ ነው።
አዎ አዎ አዎ።
okay፣ መልካም። ስለዛ በሌላ ስም ተይዘ ነው። እሺ፣ እሺ፣ መልካም ቀን። እሺ።
እሺ፣ አመሰግናለሁ።